ሰከንድ ይሄ የትልቅ call center ጥሪ ነው። በነገር ላይ በሁለት ሰው ብቻ manage አይደረግም። እንዴ በጣም high volume ነው። አሁን ይሄ hold ነው ማዳምጠው። እ፣ ለምን ሁለቱን login አናደርግም? አሁን ሌላኛው አለ አስገባ። አዎ፣ አንደኛውን login አድርግልን እ? ምናልባት ካላገኘ ነው እንትን እንዳይለ ብዬ ነው። በጣም ሁለት ወር ሶስት ወር ስላልከኝ በእርግጠኝነት ተደውሎ ነው የሚሆነው ነው ያስገባበት። እርግጠኛ ነህ ጎሳዬ ነው የሚለው አዎ፣ ጎሳዬ እሺ፣ በቃ ልሞክር። አንተ በቴክስት አስታውቀኝ በኋላ ከምሳ በኋላ አሁን አዎ አልከኝ እኮ በእርግጠኝነት ሳይሉ ተደውሎልናል።